Ça se fait, je suis en Thailand ja, Shop. Du Sir,
Hello,
ça va?
hello. አቤት።
ቢኒያም ሄሎ።
እንዴት ነህ?
አለሁ። ጀሪዬ እንዴት ነሽ?
አለን፣ ሁሉ ሰላም አለሁልሽ፣ እግዚአብሔር ይመስገን።
አለን አለን። እንትን አስቸግሮክ ነበር መሰለኝ የሾፑን ነው አዎ፣ አዎ።
እያየነው ነበረ።
አ፣ እንትን መስመር ላይ ላስገባው ትለብኛለሽ?
አዎ ምን እንዳስቸገራቸው ምክንያቱም ምን አለ መሰለክ ቢኒ ያለው እ።
screen ሁለት ነው እና አይ፣ ፊልሙን እሺ።
ሲከፍተው display የሚያደርገው ከኮምፒውተሯ ላይ እና ቲቪ ላይ ነው የሚሄድበት።
አዎ፣ አዎ። እንትን ነው ga- game ኡ ይሄዳል። cashier ኡም load እያደረገ እየከፈተ ያለው ነው፣ ግን እስከ ዛሬ እየሰራ ነበረ።
okay cashier ኡ ብቻ ነው load የሚያደርገው።
አዎ፣ አሁን cashier ኡ ብቻ ነው load እያደረገ ያለው እና cashier ኡን አላስገባም ያለው።
እሺ፣ እስኪ የ cashier ኡ ነው
የ spin ኡ ማለት ነው፣ የኬን ነው እየሰራ ነው።
የ cashier ኡ ላይ ሲከ okay ቦታ switch ሲያደርግ ነው እንዴ?
እኔ እንጃ መ- እንትን ነው load ያደርጋል አይገባም። በቃ enter enter ሲሉት አ፣ load ያደርጋል አይገባላቸው።
okay፣ እስኪ ቆይ በቃ እንደዛ ከሆነ clear cache ምናምን አድርገን እንሞክረው። ምናልባት ከ browser ኡ ሊሆን ስለሚችል እሺ።
እኛ game ኡን መስሎን game ኡን ነበር chase እያደረግን አይ የነበረው።
game ኡ አይደለም cashier ኡ ነው።
በቃ እሺ፣ እሺ ቢኒ አይቼ እደውልልሃለሁ። እሺ፣ እሺ ጄሪዬ፣ thank you ጄሪዬ።
እሺ፣ እሺ፣ እሺ።
መች ነው የምክሰው? ቆይ አንቺ።
ኧረ ምን የሚያስፈልግ ስራዬ ነው። እሺ ቢኒ እሺ እሺ